ሰላም ጤና ይስጥልኝ። መስሎኝ
አሁን ደውዬ ነበረ። እንትን በቴሌግራም ልኬዋለሁ። እንትን ነበረ በካካ በ voucher ነው። እሺ
በ voucher ነው ያደረግከው?
አዎ withdraw deposit
deposit ነው።
በቮቸር አዎ በ voucher ላይ
okay። እሺ ኮድ ኮድ አልሰጡም? ሱቅ ሄደህ
አ- አ- ሱቅ አልሄድኩም። እንትኑ እኮ ነው ይሄ ፕሊንኮ አለ።
ፕሊንኮ
አዎ ፕሊንኮ game ኡ አዎ እሺ
እም።
እሺ እኮ እሱ ምን ሆነብህ?
deposit ያደረኩ ከቴሌ ብር እሺ አምስት መቶ ብር አስተላለፍኩ፣ ቀነሰ ከቴሌ ብር። deposit ደግሞ አላደረገልኝም።
ሬት ማለት ነው አዎ እኮ የኮድ የሰጠ ኮድ አለች አይደለ?
እንትኑ ቴሌ ብሩ ነው ወይስ ምንም አልሰጠኝም? እንትኑ game ኡ እስኪ እሺ ማን ነው ስምህ ንገረኝ። ቴሌግራም ላይ
ሸምሰዲን አዎ የቴሌግራሙና አዎ አዎ።
በእናትሽ ቆይ አንዴ ሊየው እሺ ችግር የለውም እሺ
ሾው አማን ይላል። ሾው አማን ይላል። ሾው አማን
ሾ አማን።
ሾ ሾው አማን okay እሺ እሺ ገባልሻ? አዎ።
እሺ አዎ አየሁት። ሁለት ጊዜ ነው አምስት አምስት መቶ ብር ወይስ አንድ ጊዜ ነው? ሁለት ጊዜ ነው አምስት አይደለ?
መቶ እና ሁለት መቶ ብር እሺ ሁለት ጊዜ አድረስ ከቴሌ ብር።
አመጣ። አዎ እሺ ቤስት ቤት ቁጥርህን እስቲ ላክልኝ።
ቤስት ቤት ቁጥር አዎ እዛው ላይ ቤስት ቤት ቁጥርህን ላክልኝ።
እሺ እሺ አባቴ።
በዛው ላክልሽ። እሺ አዎ አዎ